Hello hello Hello
አቤት ጤና ይስጥልኝ።
ድምፆትን ትንሽ ጨመር አድርጉ እየሰማሁት አይደለም
ይሰማኛል።
ስለ therapy ማወቅ ፈልጌ ነበር ፊዚዮቴራፒ፣
አይ speech therapy speech therapy እም አለ ነው። speech therapy አለ። ለስንት ዓመት?
ሰባት ለሰባት ዓመት።
እም እሺ አለ። ቀጠሮ ነው እንዳስይዝልሽ የፈለግሽው ወይስ location ኡን ልንገርሽ እና ሄደሽ
ዛሬ መምጣት እንችላለን
አሁን ሰዓቱ እስቲ አዲስ patient ከሌላቸው check ላድርግልሽ። ትደርሻለሽ ግን የት አካባቢ ነሽ?
እኔ ፊጋ ነኝ የት ነው አቅራቢያሽ ለፊጋ የሚቀርብ እዚህ ጋ speech therapy ያለው ቀበና ቤሌር
እ ቀበና ቤሌር አዲስ ቢ ሆቴል ፊት ለፊት እህ እዛ አካባቢ ነው እና ከፊጋ መስመር ላይ ይጠብቅኛል።
መገናኛ አካባቢ ነው አይ መገናኛ አይደለም፣ የላችሁ መገናኛ መገናኛ የለም።
እሺ check አድርገሽ ደውዪልኝ እሺ እጠብቅሻለሁ እ እኮ ለዛሬ ካልሆነ ለነገ ቀጠሮ ራሴ ትንሽ
እ ከዚህ በፊት ደውዬ ነበር እና ሰኞም ሮብ አርብ ነው ተብዬ ነው የምትኖረው
Hello
ከዚህ በፊት ሰኞ ወይ ሮብ ወይ አርብ ነው የምትኖረው ተብዬ ነበር
እሺ ቆይ አንዴ በመስመር ላይ ይጠብቅ
እሺ
እናንተን አይመለከትም።